Hello ጤና ይስጥልኝ። ቃል ኪዳን ነው የምለብደው። Hello
Hello
Hello
Hello ጤና ይስጥልኝ። Best Bet ነው ምን ልርዳዎ?
እ
Best Bet ነው የደወሉት። ምን ልርዳዎ?
እ መከፈት ፈልጌ ነው።
ምን አዲስ account ነው?
አዲስ account ነው።
እሺ Best Bet dot bet ላይ ሄደው
እሺ እዛ ላይ መመዝገብ ይችላሉ። password ኡን ሲያስገቡ capital letter፣ small letter፣ አይ፣ ቁጥርና symbol መኖር አለበት እና ብዛቱ በትንሹ ስምንት digit መሆን አለበት።
ስድስት digit ስምንት ስምንት ስምንት digit በትንሹ ስምንት digit መሆን አለበት።
እ የፓስፖርት digit ዋ
አዎ ብዛቱ ማለት ነው።
እሺ እና capital letter፣ small letter፣ እሺ
number፣ ቁጥርና symbol መኖር አለበት።
እሺ
እንደዛ አድርገኝ